ሌላ ሌላ
ተነስልኝ ሰላም ጤና ይስጥልን። ቴሌቪ
አብሮልን የሆነ
አቤት።
ትኬት ቆርጠን በዚህ ደውለው ይላል።
እሺ ቴሌቪ ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉ።
ጌም ይመላውን
አዎ ኮከብ ዘጠኝ ሰማንያ አምስት አምስት ሰላሳ ደውሎ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት
ቆርጠናል።
ለመጫወት ሶስት ቁጥርን ነው የሚጫነው። ሶስት ቁጥርን ሲጫነው ጥያቄና መልስ እድሎትን የሞክሩ ስላለ ጥያቄና መልስ በኮይን ነው። የሚያሽ- ጥያቄና መልስ ያስከሱ መልሱ ትኬት ይሰጡታል። በትኬት ደግሞ የሚያሸልም ጨዋታ እድሎትን ይሞክሩ የሚለው ይጫወት።
እናመሰግናለን።
እሺ ምንም አይደል።
Sorry.